ያስጥልኝ
hello አቤት
እሸቱ አለ
እሸቱ የለም ምን ነበር baby ምን ፈልገው ነው
የፈለግኩትማ እ hello የወለድኩት አዎ አዎ ይንገሩኝ ለመቀለድ ነው የደወሉት
እ ሊያስቁኝ ነው የደወሉት ንገረኝ እሸቱን ለምን ፈልገኸው ነው
እሱን ነው የፈለግኩት
እኮ ንገረኝና እነግርልሃለሁ
Donkey ድረሽ እነዚህ በለው እሸቱ